ሄሎ ሄሎ ሄሎ
እንት አሁን ውስጥ ነበረ አብዲ ነኝ።
እሺ እሺ፣ አብዲ እ ቁጥሩን ንገሩኝ አንዴ፣ የገባበት ቁጥር
እሺ፣ ቆይ አንዴ ጠብቀኝ። አስራ አምስት አስራ አምስት ሰባ ስምንት ስልሳ አንድ ነው ቁጥር።
አ ቁጥሩ ይሄ ነው።
እሺ ዜሮ ዘጠኝ ሰላሳ ሁለት
ሰላሳ ሁለት ዘጠና አንድ እ ዘጠና አንድ ዘጠና አንድ አዎ ዘጠና ወይ አዎ።
ሌላም በቃ ዘጠና አንድ ከሆነ ዘጠና ንገሪኝ ቁጥሩን።
ሰላሳ ሁለት
ሰላሳ ሁለት ዘጠና አንድ
ሰላሳ ሁለት ዘጠና ሀያ ሶስት ሀያ ሶስት ዘጠና ስምንት
ዘጠና ስምንት አ ቁጥር በቃ ሌላ ተሳስተ ቦታ ነው?
ነው የገባው።
ቁጥር ተሳስተ ቁጥሩ ነው?
ተሳስ አዎ አዎ እሺ ባለዚህን በስልክ ደውልና ጠይቀው።
እሺ እሺ እናቴ ከዛ ደግሞ ቴሌብሮች ጋር ደውለ የተሳሳተ ቁጥር ላይ ልኬ ነው ቴሌብሩ ማለት ቴሌብሩ ባለቤት ከሌለው እ እ ባለቤት ካለው እንዲመልስል ጠይቀው። ከሌለው ደግሞ እንደዚህ እንደዚህ ባለቤት የለውም እንደዚህ ተሳስቼ ነው ምናምን ብላ ንገራቸው።
ቴሌ ብር እንዴት ከእንትን የገባ ብር እንትን አሉ? ቀጥታ ምን?
ከአስራ አምስት ቤቱ ነው የተላከው ማለት ነው።
የላከው አሁን- ምን የቤት ቤት አካውንት አሁን ይሄ አዎ፣ ነገር withdraw ሲደረግ ማለት አስራ አምስት ቤቱ ልክ direct ከቴሌ ብር እንደላከ ነው የሚቆጠረው።
ከ- ከዚህኛው account ነው የላከው ከቤት ቤት account ማለት ነው አስራ አምስት አስራ አምስት ሰባ ስምንት ስልሳ አንድ እና ይልኩልኛል ቴሌዎች እንደዛ አይነት እስኪ ተ- መጀመሪያ በዚህ ስልክ ቴሌብር የሚጠቀም ሰው እንዳለና እንደሌለ ምናምን check አድርግና ደውለህላቸው እሺ እንትን በል። እሺ እና አመሰግናለሁ። እሺ